ኮዴ ጦሩ ያባትሽ ኮዴ ጊዜ የማይሽረው ኮዴ ታሪክ እያለሽ በሆዴ ይቅር ምን አባቱ ኮዴ ስም አታበላሽ ኮዴ ገሎ ላያስከፍር ኮዴ ላይ ፎክርልሽ ኮዴ ገሎ ላያስከፍር ኮዴ ላይ ፎክርልሽ ተወዳጅ ካልጠፋ በአገሩ ለምርጫሽ ጀግና ስመጥሩ አንቺም አፈሪም አምርብሽ ጅብ እንዳስበላሽ ቅርብሽ ተወዳጅ ካልጠፋ በአገሩ ለምርጫሽ ጀግና ስመጥሩ አንቺም አፈሪም አምርብሽ ጅብ እንዳስበላሽ ቅርብሽ ሆዴ ያሞላላዳለሽ ሆዴ የማይገሰጸው ሆዴ ካልጠፋ ሸበላ ሆዴ ፈሪ እንዴት ይዳብሰው ሆዴ ፈሪ ምን አባቱ ሆዴ ተይሉ ይቅርብሽ ሆዴ በኳትን መባዘ ሆዴ ቀለመው ቅርብሽ ሆዴ በኳትን መባዘ ሆዴ ቀለመው ቅርብሽ ሶባ በሸካው ሽንትሽ ላይ አሳድርበት ሆዴ ጉሮ ሸባዬ ሆዴ ሲዘፈን ጎረቤት ሆዴ ተሸበረ ጓዳሽ ሆዴ ፈሪ ያደረበት ሆዴ ፓሪስ ያንኮራፋ ሆዴ በጀርባው ተንጋሎ ሆዴ አህያሽ ፎከረ ሆዴ ጅበር ግጫጥሎ ሆዴ አህያሽ ፎከረ ሆዴ ጅበር ግጫጥሎ ተወዳጅ ካልጠፋ በአገሩ ለአገር ልጅ ጀግና ስመጥሩ አንቺማ ፈሪማ አምርብሽ እንዳስፈላሽ ቅርብሽ ተወዳጅ ካልጠፋ በአገሩ የአገር ልጅ ጀግና ስመጥሩ አንቺማ ፈሪማ አምርብሽ እንዳስፈላሽ ቅርብሽ ሆዴ ጎሽና ቀጭኔ ሆዴ የጀግና ወጉ ነው ሆዴ አንበሳና ነብር ሆዴ የጀግና ወጉ ነው ሆዴ ወዳጅ ሰው ሲዘን ሆዴ ከጓሮ እያደረ ሆዴ ዝንጀሮ ሲያሳድድ ሆዴ ወድቆ ተሰበረ ሆዴ ዝንጀሮ ሲያሳድድ ሆዴ ወድቆ ተሰበረ ዞቆ አበት ተሰበረ ሆዴ ያንቺ በዝንጀሮ ሆዴ በጦጣ ፎከረ ሆዴ ያንቺ በዝንጀሮ ሆዴ በጦጣ ፎከረ ተወዳጅ ካልጠፋ በአገሩ ለምርጫሽ ጀግና ስመጥሩ አንቺማ ፈሪማ ምብሽ ጅብ እንዳያስበላሽ ይቅርብሽ ተወዳጅ ካልጠፋ በአገሩ ለምርጫሽ ጀግና ስመጥሩ አንቺማ ፈሪማ ምብሽ ጅብ እንዳያስበላሽ ይቅርብሽ ሆዴ ያሞንዳላዳለሽ ሆዴ የማይገሰጸው ሆዴ ካልጠፋ ሸበላ ሆዴ ፈሪ